ላከችልኝ ስማጽናት እራራችልኝ አምላኬ ናት። በእጆቿ ዳብሳ አጽናናችኝ፣ ጩኸቴን ሰምታ እረዳችኝ። አዘነችልኝ ስማጽናት ራራችልኝ አምላኬ ናት። በእጆቿ ዳብሳ አጽናናችኝ፣ ጩኸቴን ሰምታ እረዳችኝ። በደል ሲያዝለኝ ኃጢአቴ አበረታችኝ እመቤቴ። ስሟ ደገፈኝ ስፍከ መግብ ለእኔ እንደ ድንግል ማንም የለም። ከቶ አልለይም እኔ እስከ መቅደሷ ስለ ሸፈነኝ ጸጋና ሞገሷ አሰጠኝ ክብር ጸሎት ልመናዋ በምልጃ ጠፋ የነፍሴ መርገሟ። ስደነቃቀፍ በጨለማ ትመራኛለች ፊቴ ቀድማ ምርኩዝ ብትሬ ለመንገዴ ክብሬ ድንግል ናት ለእኔ ዘውዴ በረከት ፍቅሯ በፊቴ ፈሰሰ ማርልኝ ስትል ሕይወቴ ታደሰ ሕይወቴ በራች እርሷን በመያዜ በቤቴ የለም ለቅሶና ትካዜ
አዘነችልኝ ስማትናት ራራችልኝ የአምላኬ ናት እጆቿ ዳብሳ አጽናናችኝ ጩኸቴን ሰምታ ረዳችኝ ነፍሴ ስታጣ ተጥራ ደስታ አረጋጋችኝ በጸሎቷ። ዛሬ አዲስ ሕይወት ጀምሬያለሁ በድንግል አምላክ ከብሬያለሁ። በቃል ኪዳኗ ነፍሴ ስላመነች ለድንግል ክብር ሕይወቴ ዘመረች። ተማምኛለሁ በእናትነቷ ድንግል ማርያም ናት የነፍሴ ውበቷ።